ሌላ
ኧረ
ገብቶልሃል። እሺ በጎቸር ነው ያወጣኸው፣
እሺ ግን ገብቶሃል። ወደ ራሱ ስልክ ነው የገባው። እሺ
ስልክ ገባው።
መቼ መሰለህ? October ላይ ነው October ሀያ ሁለት ላይ ነበር አዎ አስረኛው አዎ ወር አዎ ላይ አዎ ስለ አክብር ይሉት አዎ እሺ
አዎ እሺ
እሺ፣ አመሰግናለሁ። እስኪ እሺ አባቴ መልካም ምሽት። ቻው፣ ደህና ደር አክብር ተሳታ